ጤና ይስጥልን። ቤት ቤት ረዴት ነው።
hello፣ ሰላም ነው ሰላም ነው።
አለን። ትናንትና withdraw አድርጌ ነበር ወደ ሶስት ጊዜ አራት ጊዜ ንግድ ባንክ አድርጌው እሺ
እስካሁን ምንም አልገባልኝም።
እሺ፣ እንትን ስለሆነ ነው። እሺ፣ ትንሽ ምንድን system ስላስቸገራቸው ነው።
እና ተጨማሪ- ትናንትና ማ- ትናንትና ማታ የጀመረ እስካሁን system አልሰራም ሆኖ አዎ ጣ- አ- ና- አሳውቀናቸዋል። ከአር- ከአርብ ከአርብ ዕለታ ጀምሮ እየሰራ ስላልነበረ ነው።
እና ዛሬ ምንድን ነው ይሻልና ይስተካከላል- ዛሬ ይስተካከላል ብለውናል።
በምንድን ልንጨዋት ነው እኛ አሁን የቴሌ ብራችንን ጨርሰን ያ?
ወይ እነሱን አናግራቸው፣ ስልክ ልስጥህና እነሱን አናግራቸው፣ እ፣ እንትን ይለቁልኛል
እነሱን አናግራቸው።
ይሄ ይለቁልኛል ወይ እነሱን በነገራቸው እኛ አሳውቀናቸዋል። ዛሬ ይገባላቸዋል፣ ይጠብቁ ብለውናል።
ዛሬ እስከ ስንት ሰዓት አሉ ስልካቸውን ስጭኝሽ ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት
ዜሮ ዘጠኝ ስልሳ ቆይ አንድ ጊዜ አንድ ጊዜ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት
እሺ አርባ ሁለት ሰባ ሁለት መጨረሻው ነው ሰባ ሁለት አዎ
ኧረ ዋናው ድርጅቶች እንትን ናቸዋ አዎ ወይ እሺ።
ካላነሱልህ ቴሌግራም ላይ አዋራቸው በዚሁ ስልክ እሺ በቃ እሺ እሺ እሺ